ዳግመኛ እስካገኝህ ፈጣሪ በግራ ጎን ጠባቂ ይሁንልህ እያወቅኩ እንደምትመጣ እያመንኩ እንደማይህ አልቻልኩ እምባሸነፈ እየሳኩ እንዳልሸኝህ ልሂድ ካልከኝ የግድ ሆኖብህ ሳመኝ ሳመኝ ልሰናበትህ ጨርቅ ያርግልህና ይቅና መንገድህ በሄድክበት ሁሉ ይብዛ ሰላምህ ፍጹም እንዳይከፋ ከጧት እስከ ማታ ውለህ ደርልህ በሰላም በደስታ በሀሳብ አንተን ተከትዬ አብሬ አድራለሁኝ ውዬ አይምታህ ምንም እንቅፋት ያርቅህ እሱ ከጥፋት በጸሎት አስብሃለሁ ላፍታ መች እለይሃለሁ አይምታህ ምንም እንቅፋት ያርቅህ እሱ ከጥፋት በጸሎት አስብሃለሁ ላፍታ መች እለይሃለሁ ደህና ሁን ቸር ይከተልህ ዳግመኛ እስካገኝህ ፈጣሪ በግራ ጎን ጠባቂ ይሁንልህ እያወ እንደምትመጣ እያመንኩ እንደማይህ አልቻልኩ እምባሸነፈ እየሳኩ እንዳልሸኝህ ልሂድ ካልከኝ የግድ ሆኖብህ ሳመኝ ሳመኝ ልሰናበትህ ከጎኔ ብትርቅም ዛሬ ካጠገቤ እስከ መጨረሻ አድራለሁኝ ውዬ ሌት ተቀን አስብሃለሁ፣ በጽናት ጠብቅሃለሁ። አትርሳኝ አንተም አደራ፣ በመንፈስም ከኔ ጋራ። አይምታ ምንም እንቅፋት ያርቅ እሱ ከጥፋት